ሄሎ
ሄሎ ሰላም ነው።
ሰላም
ዛሬ ችፕችፕ ላይ እንትና order አድርጌ ነበር እና ዘይት እሺ
በሌላ አባል ነው የገቡትና እና እንትን ነበር delivery እንትን አዝዬ ነበርና delivery ው ቀርቶ ወደ ቡድኔ እንዲገባ ፈልጌ ነበር።
ያው አሁን ደውላልኝ ነበረ ሲሳይ እና መቶ ሀምሳ ብር እርሱ ቆርጦቦታል የ delivery ትለዋለውን ስላላደረጓት ይሄኛውን refund እናደርጋለን በእርሱ ስልክ ቁጥር ቴሌብር ይጠቀማሉ አይደል?
መቶ ሀምሳ ብሩን አዎ መቶ ሀምሳ ብሩን refund እናደርጋለን። product ኡን ነገ ይቀበላሉ።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ቀን
እሺ ለሁላችሁ።